መንገድ ተሳስቶኝ መንገድ ተሳስቶኝ ልመላለስ ምን ያክ እናት አለመሆን እናት አለመሆን ይሻል ነበር እንጂ እናት አለመሆን ይሻል ነበር ይሄ ሊያሳዝናል እንኳን ሲሞት ልጅ እንኳን ሲሞት ልጅ እንኳን ሲሞት ጉድጓዱን ሲለካ አየሁ ዝም ብዬ ጉድጓዱን ሲቆፈር አየሁ ዝም ብዬ የማይመለስ እኔም አልቀርም